ጭንቄና ማሰብ መቸገሬና እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም እንዳትለየኝ ነው የምጨነቀው አሃሃ ረዳቷ መሆኔን ስለማውቀው አሃሃ አካሌ ነችና ሰውነት የፈሳል አሃሃ እሷን ካጣው ቤቴ መልሶ ይቀዘቅዛል አሃሃ እሷ መጨነቄን አሃሃ ማስብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም ለዚህ ነው እንደዚህ የምጨነቅላት እኔን የሷ ምግባር ታዛዧ አድርጎላት ተረታው እንደሆን የኔ የሷ መሆን አትለየን ጭራሽ ከቶ ምንም ቢሆን እሷ መጨነቄና ማሰብ መቸገሬና እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም ገብቷት ይሆን ፍቅሬን ትረዳ ታሪኳን ገዢው ምግባሯ እንጂ እንዳልሆነ መልኳን በተማ ገዝታ ምርኮኛ አርጋኛለች ፍቅሬ ገብቷት ትኑር ለኔ ታድላለች እሷ መጨነቄና ማሰብ መቸገሬና እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም እሷ መጨነቄና ማሰብ መቸገሬና እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም መሰሏ አይታጣም መሰሏ አይታጣም